ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን
አቦ ይስጥልኝ።
አለ
የቴሌውን ትኬት ምናምን ለተለች ነገር ማወቅ ፈልጌ ነበር።
እሺ፣ ቴሌቪዥን ጌም ነው። ጌሞችን ሲጫወቱ ሽልማቶች አሉት። ላ- እ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። መጀመሪያ
እሺ፣ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እሺ፣
እሺ፣ game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላል።
እሺ።
እሺ